ዘጠኝ ስት መንግስት ላይ ትራዴት
አሁን አይ ወጪ አድርጌ አስጃለሁ። ቤት ደውዬልሽ ስልኩ ተቋርጦብኝ ነው።
እሺ ስልክን ትነግረኛለህ?
አስራ አንድ ሀምሳ ስምንት አሁን የደወልክበት ነው?
አዎ አዎ፣ የደወልኩበት ሳይሆን ሌላ የደወልኩበት ሌላ በፓኬጅ አንዱ ልኝ ማለት ወናንተ ሰማንያ አራት አይደለ?
አዎ አዎ እሺ ስንት ብር ነበር?
ሀምሳ ሺህ እሺ ወደ ቴሌብር እንትን ልበላ?
አዎ ወደ ቴሌብር አስራ አንድ ሀምሳ ስምንት ሰማንያ ሰማንያ አራት አዎ ዜሮ አስራ ዜሮ ዘጠኝ አስራ አንድ ሀምሳ ስምንት ሰማንያ ሰማንያ አራት አዎ በቃ አሁን እንትን እያለ ከአስር ደቂቃ በኋላ ይገባል።
እሺ እሺ እሺ